ጤና ይስጥልኝ ማንታባ ላ ሰላም ነው።
እግዚአብሔር ይመስገን።
አድራሻችሁ የቱ ጋር ነበር ነው?
ያለኝ እመቤት አድራሻችሁን ፈልጌ ነበረ ከቲክቶክ እኛ ላይ የምንገኘው መስቀል ፍላወርና መኪና ፓስተር የምንገኘው መስቀል flower ና ፓስተር ነው የምንገኘው። አዲስ አበባ ላይ ሁለት branch አለን።
እሺ፣ መስቀል flower የቱ ጋር ናዝራ ሆቴል ነው ያውቁታል?
ናዝራ ሆቴል አ
አላውቀውም። የቱ ጋር ነው?
በየት በየት ነው የሚመጡት?
እኔ ከሩዋንዳ በሩዋንዳ በኩል ከሩዋንዳ ነው የምመጣው። ሄላ ሄላ በቃ ከጎኑ ልዘግማ